ጤና ይስጥልን።
hello ጤና ይስጥልን።
ጤና ይስጥልን።
አሪባባ
ማን ይባባል?
የሆነ ዕቃ order ለማድረግ ድምፅዎት ርቋል፣ ይቅርታ።
hello ድምፅዎት ርቋል፣ ይቅርታ በጣም እ
ድምፅዎት ርቋል፣ እየተሰማኝ አይደለም።
ዕቃ order ማድረግ ፈልጌ ነበር
እሺ፣ ከየት ነው የሚያደርጉት?
ከአዳማ።
ከአዳማ
ማድረገው ምን አሉኝ? አባት ድምፆት በጣም ርቋል፣ ይቅርታ information ለመጠየቅ ነበር። እንዲህ ነው ማድረገው።
ነበር የፈለግኩት። ይንገሩኝ፣
ምን አልሽኝ?
ንገሩኝ። እሺ፣ አሁን ነው ገና እየተሰማኝ ያለው፣ አልተሰማኝም ነበር እስካሁን።
አይ information ለመጠየቅ ነበር። የሆነ ዕቃ order ለማድረግ እንዲህ ነው። እስኪ ንገሪኝ ስላልኩህ ነገር
እኮ እቃ እንዲመጣሉት ነው
አዎ
እኮ ምንድን ነው የፈለጉት? በ DHL ነው ምንድን ነው የፈለጉት? እሱ አይ አልገባኝም።
ሻይ ካዛችሁ እቃ መርጬ order ማድረግ ነበር።
እሱ ቁጥሮትን ይውሰድና ደውልልዎት መልሼ
okay
ቁጥሮትን